hello ሰላም ጤና ይስጥልኝ።
hello ሰላም ነው።
hello ሰላም እግዚአብሔር ይመስገን።
እንትን refund ያልተደረገልኝ ነበረ።
fail ያደረገ ነው ወይስ
refund ያልተደረገ እስካሁን
okay fail ያደረገ አይደለም? ምን ሆኖቦት ነበረ?
እ፣ fail አድርጎ ነው እሱማ።
okay fail አድርጎ እንትን አዎ፣ ምንድን ነው ስሙ product ኡ አልነበረም ነበር።
okay እሺ፣ ምንድን ነው ይቅርታ።
ቆሎ ነው?
out of stock ብሎት
አዎ፣ ቆሎና እንትን እ፣ ለውዝ
እሺ ነ- አሁን እንኳን እንትን የምታረገው ሰው የለ ሰኞ ነው የሚደረግሉት።
አ፣ ይታያል ግን አሁን check ብታረጊ check አድርግሉት። እሺ ቁጥሬን ጋር
ዜሮ ዜሮ
እሺ አርባ አራት ሰባ-
ዜሮ ዜሮ አርባ አራት እሺ ሀያ አራት
ሰባ ሶስት ነው።
ሀያ አራት ሰባ ሶስት OK ደስታ በሚለው አ፣ ምን ምንድን ነበር ያለው?
ቆሎ በግማሽ በኪሎ እና እ፣ ተስፋዬ አራት ነገር ነው።
የመቼ ነበር ቀኑ አስታውሳለሁ?
ቆይቷል። ስ- በስድስት እና በስምንት ጁን ስድስት እና ጁን ስምንት